ማስቴር አሪፍ ነው የምንወደው።
hello hello፣
ሰሙታል ደንበኛችን?
አዎ ይሰማል።
እሺ ደንበኛችን ተስተካክሎልኛል?
የ deposit ችግር አመልክተው ነበረ።
አዎ ለሚመለከተው አካል አስተላልፈንሎት እ፣ በእኛ በኩል አልተገኘም transaction ኡ። ስለዚህ ደግሞ ነው የሚሞክሩት ወይ- አ፣ ወይ ደግሞ ቴሌብር ነው የሚያናገሩት።
ቴሌ ብር
አዎ
ወደ ቴሌ ብር ነው ደግሞ የምደውለው ከእንደገና።
አዎ ደንበኛችን
እሺ የት- ስንት ስንት ነው? መቶ ሀያ ሰባት ላይ
እ፣ አዎ ደንበኛችን
እሺ። በእናንተ በኩል ምንም አልተገኘም?
አልተገኘም transaction ኡ። አዎ እሺ እሺ፣ መልካም ቀን ይሁንልዎት።